ዘንድሮ ስንታየው ቆረኔ ስንታየው ችዬ ጋየው በሰው ነገር ልብ ያሮ የቀኑ ከጎድ ያሮ ጎዳይ ዘንድሮ ስንቱን አየሁ ስንቱን አለፍ ጠጄ እየተገረፍ ዋ ዘንድሮ ስንታየው ቅረኔ ስንታየው ችዬ እየጋየሁ እስኪ እንግዲህ ልታረም ልማከር ልማር ዘንድሮ ዘንድሮ ዘንድሮ ሆይ ዘንድሮ ዘንድሮ ዘንድሮ ሆይ ዘንድሮ ሆይ ዘንድሮ ነገር ሲበረታ እያሳነትኩት ስንቶች አሉ ስንቶች አሉት ታጣቂውን ልቤን ሁሌ እያሳመምኩት ስንቶች አሉ ስንቶች አሉት እሳቱን በውሃ እያቀዘቀዝኩት ስንቶች አሉ እያሳለፍኩት በቅርበቴ ማለፍ እያልኩት ስንት ነበር የደገፍኩት ከኔነቴም ከፍ እያረኩት ስንት ነበር የተሸከምኩት ወዳጄ ያልኩት አካሌ ያልኩት ገንዘቤ ያልኩት ወገኔ ያልኩት ሰው ከሰው ጋር ኖሮ አብሮ ካላረጀ ጎረቤት ጓደኛ ወገን ካላበጀ ወዳይ ዘመድ ሆኖ ሀብቱ ስለማበጀ ሀብቱ ስለማበጀ ቢጸድቅም ቢኮነን ሁሉም እንደ እምነቱ የሌለውን ነገር ካለው መጋራቱ አብሮ መብላት ነበር ለሰው ሃይማኖቱ ለሰው ሃይማኖቱ በላነው በላ በላነው በላ መላነው በላ ዘንድሮስ መላ መላነው መላ መላነው መላ መላነው መላ ዘንድሮስ መላ ዋ ዘንድሮ ስንታየው በረኔ ስንታየው ችዬ እየጋየው በሰው ነገር ልብ ያሮ ሆድ ያሮ ጎዳኝ ዘንድሮ ስንቱን አየሁ ስንቱን አለፍ በእጄ እየተገረምኩ ዋ ዘንድሮ ስንታየው በረኔ ስንታየው ችዬ እየጋየሁ እስቲ እንግዲህ ልታረም ልማከር ልማር ዘንድሮ ዘንድሮ ዘንድሮ ሆይ ዘንድሮ ዘንድሮ ዘንድሮ ሆይ ዘንድሮ ሆይ ዘንድሮ ነበር እስከሚባል ዘመን ተተክቶ ስንቶች አልሞትም ስንቶች አልሞትም በሩቁ እስኪቀረት እስኪሳቅ ተረስቶ ስንቶች አልሞትም ስንቶች አልሞትም በደሌ ቁስሌ ነው ከዚያው ቀን አንስቶ ስንቶች አልሞትም እያሳመንኩት ነገር በኔው ይቅር እያልኩኝ ስንቶች አልሞትም እያሳለፍኩት መፈቀዴ የማይበጅ ያልኩኝ ሰንቶቻል እያሳለፍኩኝ እያልኩኝ ሆን እያልኩኝ ዋሰው እያልኩኝ ስታሳለፍኩኝ ለሰጣሁት ፍቅር ቂም እየከፈለኝ ብድሬን ጡር አድርጎ ዞሮ እየበደለኝ በጦር ያልፈራሁት አይ በጥርሱ ገደለኝ በጥርሱ ገደለኝ ዳግም ላትራገም ላታዝን ምላሴ እጅም ላይ ነካስ ላተሳቀቅ ነፍሴ ዘንድሮ ልመከር ቃል ገባው ለራሴ ቃል ገባው ለራሴ መላ ነው መላ መላ ነው መላ መላ ነው መላ ዘንድሮስ መላ መላ ነው መላ መላ ነው መላ መላ ነው መላ አይ ዘንድሮስ መላ